ጤና ይስጥልኝ አሽቤ ማለት ነው ባኮምንደዳውት ሄሎ ሰላም ሰላም
ገንዘቡ ሀሪፍ ሀሪፍ ፋይ ነው ለካው ቴሌ ብሩ
ይቅርታ ደንበኛችን እርስዎን ማለበል ስሞትን እና ቻምቦ ቤት ወጣ ቴሌ ብር ደግሞ አልገባም።
እሺ ስም ይንገሩኝ
ርድዋን ጠይቅ።
እሺ እያየሁልዎት ነው ሲስተም ላይ ሲሙ ይሄ አይደለም።
አሁን ደውለውልን ነበር በቅርብ ጊዜ አይደል አዎ እስከ ዛሬ ምዕራፍ አስር ጊዜ ደወለ።
ሄሎ ይሰማዎታል
አዎ
እሺ እስካሁን ገንዘብ አላገኘም።
አዎ ቅድም እንደነገር ነው technical team ኦች አይተው እስኪስተካከል ጊዜ ሊወስድ ይችላል ስለዚህ እኛ እንደተስተካከለ ደውለን እናሳውቆታለን
እስከ እስከ ነገ ይደርሳል።
አሁን ባለው ሁኔታ እስከዚህ ቀን ማለት አንችልም ብዙ ተመሳሳይ case ኦች ስላሉ እነሱን ተራቸውን ጠብቀን እያስተናገድን ያለ ነው የእርስዎም በዛው መሰረት ይስተናገዳል
እሺ
ሌላ ጥያቄ አሉት እሺ ስለደወሉ እናመሰግናለን ቀጥሎ ከሚሰሙት ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን መልካም ምሽት
እሺ